confirm እንድታደርጊልኝ ነበር በቻፓዊ ሱቤ እሺ አሁን በደወልክበት ስልክ ነው?
አዎ ሄሎ እያየሁልህ ነው አባ።
እሺ
ገብቶልሃል? እሺ እሺ እሺ እሺ መልካም